Helo? ሃሎ ወይንታ ግርማ አይሰማኝም። ሄድፎኑ አልተሰካም ማለት ነው። የማይሰማ ከሆነ ወይ ሄድፎኑ አይሰራም፣ በሌላ ሄድፎን ሞክሩት። እ፣ ጠብቃለሁ። ሌላ ሄድፎን ሰክታችሁ ካናገራችሁኝ ሃሎ ሃሎ